Hello ሰላም ነው?
ሰላም ጤና ይስጥልኝ።
አለ ማለት ቤት ራሱን ጠፍቶ ነው እና ትልቅ ምንም
Hello ሰላም ጤና ይስጥልኝ።
የቴሌብር እንትን ማን ነው ቴሌብር አልኩኝ የ Best Bet account password ጠፍቶብኝ ነበር እና እሺ forget ብዬውም temporary አስገባልኝ ቁጥሩ ግን ሌላ ነው
እኮ ፖቴክስ ስለው እኮ ራሱን SMS code የሚልክለው አላከልኝማ አላከልኝም እስካሁን
connection ነው እንጂ ሲስተሙ እየሰራ ነው።
እኮ አላከልኝማ ወይ አሁን አንቺ ትልክልኛለሽ ንገርሽ እና መላክ አንችልም። ልክ አንተ እንትን ስትለው እ- አ።
እ- ስልክ ቁጥርን ካስገባክ በኋላ አዎ አስገባሁትና send አልኩኝ አዎ፣ በቃ እንትን ይልልሃል፣ ይገባልሃል። ትንሽ ጠብቀው እሺ። Maybe connection ይሆናል ወንድሜ።
እሺ